ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እ፣ ስራ ለመመዝገብ ነበረ።
እሺ፣ ማስታወቂያውን አይተሽዋል?
አዎ አይቼዋለሁ።
ምን ላይ ነው ያየሽው?
ቲክቶክ ላይ እም፣ ዩቲዩብ ላይ መጀመሪያ ሙሉ ቪዲዮውን ይዩና ከቪዲዮ ስር መመዝገቢያ link አለ። የሚጠይቅሽን information አስገቢ።
Okay፣ link አለው። እሺ አዎ፣ ግን ዶንኪ ቪ- ዋደ ቪዲዮ እዩ። አዎ፣ እንዴት እንደምትመዘገብም ስለሚነግርሽ መጀመሪያ ዶንኪ ውስጥ ገብተሽ ለመቶ ሰዎች ስራ እድል ምናምን የሚል አለ። እዛ መጀመሪያ ቪዲዮውን ጨርሰሽ እዩ።
እሺ፣ እሺ፣ አመሰግናለሁ።
እሺ።